ጉድመን ካፒታል ስፋን ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም አደርሽ።
አለን ደህና።
ስፓ ቡክ ለማድረግ ነበር ነ ማሳጅ ነው ሞሮኮ።
ማሳጅ ነበረ።
ስንት ሰዓት ላይ?
ወይዘሮ ዙሪያሽ ስንት ሰዓት ላይ ነበር የሚገቡት?
ዙሪያ ሰዓት ስቸክ አድርግልህ።
ሸኔ ናት።
ማክሰኞ አይደለ ዛሬ ዘጠኝ ሰዓት
ዘጠኝ ሰዓት ነው የምትገባው?
አዎ።
እሺ ዘጠኝ ሰዓት ላይ መምጣት ይችላሉ?
እሺ አንዴ ዙሪያ ሰዓት hello
ወይ ዘጠኝ ሰዓት እንግዳ አላት። አስር ተኩል ላይ
እሺ አስር ተኩል እመጣለሽ።
እሺ ስም አለበል ሰለሞን እሺ አቶ ሰለሞን ስልክ ልውሰድ።
ዘጠኝ አስራ አንድ ዘጠኝ አስራ አንድ ሀምሳ ሀምሳ
ሰማንያ ስድስት ሰማንያ ሰባት ሰማንያ ስድስት ሰማንያ ሰባት እሺ ይዤ እልዎታለሁ። አስር ተኩል ላይ
አስር ሰዓት ነው አስር ተኩል አስር ተኩል ላይ እሺ እሺ ታንኪዩ መልካም ቀን እሺ